እንዴት ነው የሚለው ጤና ይስጥልኝ አያክፌኝ ማለት ነው። ባኩም ልርዳዎት ሰላም ነው። እንዴት ነሽ? አማን ነው። ይኸውልሽ ታኖሊ አብነት branch ሲስተማችሁ ምንም እየሰራ አይደለም
እሺ እ እና ምን አይነት ምንም መጥቶ ችግር አጋጠመ?
ባለሙያ ቢያየው አሪፍ ነው።
እሺ ሲስተሙ ሲሉኝ ምን ሲደረግ ነው የሚያስቸግረውት?
ምንም አይታዘዝም ጭራሽ።
okay transaction ምንም ተች ሲደረግ- touch የማይታዘዝ ነገር አለ አይደለ?
okay screen ኑ ጭራሽ
አዎ አይደል? አይታዘዝም። አ እንደዛ ነው። አዎ
እሺ ሲከፍቱትም እ፣ ምንም አይነት ነገር ለማድረግ እሱ ሲሞክሩ ጋር አውሪያት ያው እንዴት ማሸራ እሺ hello
ጤና ይስጥልኝ ወዬ እሺ ምንድን ነው የተፈጠረው ችግር ከ POS ጋር እ፣ እየሰራ አይደለም።
እሺ ምኑ ነው ማሽኑ የማይሰራ? ምኑ ነው አልሰራ ያላችሁ ማለት ከፍታችሁ ኔ- ትራንዛክሽን አይሰራም። ብቻ ATM አስገብተንበት አይሰራም።
እሺ screen ኑ ላይ ነው ችግሩ ወይስ transaction ስታዙት ነው ማይሰራው?
ምን አልሽኝ?
screen ኑ ራሱ ሲነካ ነው አልሰራ ያላችሁ ወይስ transaction ስታዙት ነው ማይሰራው?
አይሰራም ነው አላስተካክልም። እስካሁን ግን አይ- አይሰራም ብለዋል። ልጠይቃቸው። አንዴ ይቅርታ።
እሺ መስመር ላይ ልጠብቀውት።
አዎ እዚህ ላይ እሺ
እሱ ነው አይሰራም ያለው። ለምን እንዳል ምኑን ያልሰራላችሁ ምኑን ያልሰራል እ። ውይ ይላል ወጣ መ- መልሼ ልደውልልሽ እሺ ይቻላል።
እሺ